Hello hello Hello ቸርነት አቤት ሀምሳ አንድ ዘጠና ስምንት ነው ያልከው አ 51 98 እኮ ከኔ ወቷል ነው ያልከው አይደል?
አ ከኔ አልወጣም። order ኡማ እኔ ጋር አለ፣ ግን ድ- driver ወስዶታል እያሉኝ ነው። እዚህ ጋር ፈርሙ።
አሀ ማን ነው?
እኔ እንጃ driver ኡን አላውቅም። እስኪ ስሙን ላስጠይቅልሽ እና እስኪ ስሙን ንገርኝ።
አዎ የወሰደው።
አስጠይቅልኝ።
እሺ ቆይ አትዝጊ፣ ቆይ አንዴ።
እሺ
5198 ብሩኬ ሌላ ማን ነው driver የሚለው?
ወስዶታል ነው እያለ ያለው ምግቡን።
እናት ይሄ ሌላ ይሄን የወሰደውን driver ልጅ ማን ነው? ምስጋናው ማን ነው የሚለው? ይሄ ምስጋናው ነው መሰለኝ።
ምስጋናው ነው።
አ
እሺ ብሩኬ ምስጋናው ምስጋናው ነው። አዎ ምስጋናው ነው የሚለው?
እሺ chicken salad ነው።
እ chicken salad እና beef noodle።
አ
በቃ እሺ አሁን ይደወላል። እሺ እሺ ይሄ ምስጋናው ነው የሚለው?
እ? አይገርምም? አላየሁትም ነበር። አንተ ስትለኝ ነው እንደውም። ሀምሳ ሁለት